ወይ
የስድስት ወር ነው ያለን አለ።
እ እ የስድስት ወር ነው ያል- አለን።
የስድስት ወር እም፣ okay። ከስድስት በታች አይሆንም ነው የሚለው።
አ-
okay። የት ነው ግን የተ- ተ- የተገኘው?
አይ እሱን አልነገረኝም። መጀመሪያ እሱን አጣሪ ብሎኛል።
ማለት አሁን እኔ እሱን እንድ- እንደዚህ ነው ልልሽ አልችልም። እሱን ጠይቄው ካልሆነ አሁን አሁን ደግሞ እንዳልደውል ሌሊት ነው የሚያስጋ ወይ ማታ ደውዬ check ላድርገው ታዲያ።
አዎ በቃ check አድርጊ እንደዚህ።
እሺ በቃ አልገባሽም አንቺ እሺ በቃ ገባሽ? ሄሎ እም፣
ገባሽ ሄሎ።
ወይ? ሄሎ ገባሽ
ሄሎ
ወይ? ገባሽ ወይ?
ድምፅሽ
ገባሽ
እ